ሄሎ
ሄሎ ሰላም ጤና ይስጥልን ሙክታር አቤት ከዊ ፕላስ ነበር የምደውለው የእኛን application አውርደው ነበር
እ፣ አዎ የሆነ ሰዓት አውርጄ ነበር።
ለተጠቃሚነት ነው ለአሽከርካሪነት ነበር ያወረዱት
አይ ለተጠቃሚነት ነበር።
እሺ እርስዎ ያወረዱት አሁን አገልግሎት የሚሰጡና አሽከርካሪዎች የሚመዘገቡበት ላይ ስለሆነ ነው ያለውን ነገር ማየት ያልቻሉት እኛ ለተጠቃሚዎቻችን ዊ ፕላስ solution user የሚለውን ያዘጋጀነው እና እም፣ ከ Play Store ወይም ከ App Store ላይ ዊ ፕላስ solution user ብለህ normally ስምህን ኢሜይልህን register አድርገህ ስትመዘገብ የታክሲ አገልግሎት ከአርባ አራት በላይ አገልግሎት ከሶስት መቶ ሀምሳ በላይ game እንዲሁም አሸናፊ የሚያደርግህን referral code ማግኘት ትችላለህ።
እሺ፣ እሺ አመሰግናለሁ። መልካም ቀን።
እሺ፣ እሺ።